አሜገላ የኑሮ አለኝታዬ አልትብሻለ እንዴ ምክሬ ጨዋታዬ እቱም አሜገላ የኑሮ አለኝታዬ አልትብሻለ እንዴ ምክሬ ጨዋታዬ ገና ልተነፍስ ልናገር ስቃጣ አፌን ተጠባብቀሽ ታበዣለሽ ቁጣ ንገሪ ላስተካክል ስህተቴን በሰፊ ግን እኔ ስነግርሽ ፈጥነሽ አታቁርቢ እቱም አሜገላ የኑሮ አለኝታዬ አትብሻለ እንዴ ምክሬ ጨዋታዬ ፈጥነሽ ከመቆጣት ኩርፊያን ከማጠንቀር ለጋራ ቤታችን እተይን መካከል ብዙ ሊያጫውትሽ ልቤ የፈለገ ታዲያ በየት በኩል ኩርፊያሽ እያደገ እቱም አሜገላ የኑሮ አለኝታዬ አልትም ቻለ እንዴ ምክሬ ጨዋታዬ አይወደኝም ብለሽ አትጠራጠሪ ግን ዝም አልልሽም እትፋ ስትሰሪ ጆሮ አለሽ አድምጭኝ አይምሮ አለሽ ስሚን እየበጻጻ ሄድ ስህተትሽን አርሚ እቱም አሜገላ የኑሮ አለኝታዬ አልጥምሽ አለ እንዴ ምክሬ ጨዋታዬ ልፍለፋ የምክሬ ነውና ላንቺው ሁሉን ነውር አርገሽ አትመልከቺው። ሰው ብዙ ይማራል ከገዛ ስህተቱ። አትከራከርኝ ድርቅ ብለሽቱ እቱም አሜገላ የኑሮ አለኝታዬ አትምሻለ እንዴ ምክሬ ጨዋታዬ ምን ያደርግልሻል ሁልጊዜ ሆይ ሆይ ካጠፋሽ ተወቀሺ ያብለሽ ተቀበይ ጥቃቅን ስተቺን አርሚ እንጂ በእምነት ለምን ያጠቃሻል አትኩኝ ባይነት እቱም አሜገላ የኑሮ አለኝታዬ አልጥልሻለ እንዴ ምክሬ ጨዋታዬ እቱም አሜገላ የኑሮ አለኝታዬ አልጥልሻለ እንዴ ምክሬ ጨዋታዬ ገና ልተነፍስ ልናገር ስቃጣ አፌን ተጠባብቀሽ ታበዛለሽ ቁጣ ንገሪ ላስተካክል ስህተቴን በሰፊ ግን እኔ ስነግርሽ ፈጥነሽ አታቁርፊ እቱም አሜገላ የኑሮ አለኝታዬ አልጥልሻለ እንዴ ምክሬ ጨዋታዬ ልቤ ነውና ላንቺዩ ሁሉ ነውር አርገሽ አትመልከቺዩ። ሰው ብዙ ይማራል ከገዛ ስህተቱ አትከራከሪኝ እድርቅ ብለሽቱ እቱ አቤገላ የኑሮ አለይታዬ አልተሻለ እንዴ ምክሬ ጨዋታዬ እቱ አቤገላ የኑሮ አለይታዬ አልተሻለ እንዴ ምክሬ ጨዋታዬ እቱ አቤገላ የኑሮ አለይታዬ አልተሻለ እንዴ ምክሬ ጨዋታዬ